ጤና ይስጥልን።
ያስጠልኝ ከፊል
እንመጣል
የሆነ መኪና ነበረ
ምናምን አይሩፍ የሆነ መኪና ነበረ
እሺ አይሩፍ እሺ
እና ስንት ነው?
ሶስት ነጥብ ሁለት
ሶስት ነጥብ ሁለት ነው። በባንክ ይመቻቻል ነው የሚለው።
አዎ ባንክ ይመቻቸው
Okay፣ መጨረሻው ነው።
ድርድር ይኖረናል በአካል ሲመጡ አባት እሺ የት ነው?
ፓስተር ፓስተር አደባባይ ፊት ለፊት እንገኛለን ፓስተር አደባባይ።
አዎ
መቼ እናውራለን?
እሺ ግን እንችላለን ስልካችሁ እንደውም ብታስተካክሉ አሪፍ ነበር።
ይህኛውን ብያለት ነው
አይ ሰማንያ ሰላሳ አራት ሳይሆን እንደው የሞባይል ስልክም ቢሆን ጥሩ ነበር። አማራጭ ብለጥፉ ሰማንያ እንዳስተያየት ሰላሳ ነው።
አራት እየሰራለት አይደለም አይ ይሰራል፣ ግን ቅድም በጣም busy ብሎብኝ ነበር።
አዎ customer ስለነበሩ ነው ይቅርታ በጣም አይ ችግር የለም። የስራ ባህሪ ነው።
እሺ
እናመሰግናለን።
እኛም እናመሰግናለን አባት መልካም ጊዜ